ጥርልም በሽታ ቤት ቤት ነው የምንለቀው።
እባካችሁ እባካችሁ እስካሁን ድረስ እኮ አልተመለስም እኮ ብሩን ምንድን ነው የምን ብር ነበር? ይቅርታው
እ የምን ብር ነበረ?
ከ- ከቴሌ ብር ላይ እንትን ሁለት መቶ አስር ብር ላኩትና አዎ እንትን ብዬ ይልሃለሁ። እሺ እኔ ነበርኩ ሳውራህ የነበረው ለቻፓ እሺ።
ታውቄ ይልሃለሁ። ትንሽ አ?
ጠብቀኝ እነግርሃለሁ ቴሌግራም ላይ እሺ እሺ። ትንሽ ጠብቅ እነሱ ያስተካክሉልሃል።
ኧረ እባካችሁ ቶሎ አስተካክሉኝ። ወደ ችግር ጫወታ የለም ውስጥ ላይ ይገባልሃል። እሺ እስከ ሰባት ሰዓት ላይ እየጠበኩት ነው እኮ ችግር የለም አስገባ።
አየ ጠብቃለሁ። ወደ ጫወታው ላይ ያስገባልኝ።
እሺ እሺ